ሄሎ ሰላም ጤና ይስጥልኝ። Best Bet
ያልበራልኝ ነበር በእናትሽ እምቢ አለኝ።
እ ትኬት ያልበራልኝ ነበር።
እሺ cashier ኮዱን ንገረኝ። ሄሎ
እሺ ቆይ ልነግርሽ።
እሺ እ ስንት
ሄሎ
ወይ ይሰማኛል።
አስራ ሁለት አስራ ሁለት
ሰላሳ ሁለት እሺ
ሰማንያ ሁለት እሺ
ሰላሳ ስድስት አስራ ሁለት
አስራ ሁለት ሰላሳ ሁለት ሰማንያ ሁለት ሰላሳ ስድስት
አስራ ሁለት ዘጠና ሁለት ዘጠና ሁለት
አስራ ሁለት ዘጠና ሁለት እሺ ሰማንያ ሁለት ሰላሳ ስድስት
ሁለት ልውስጥ አለው። እሺ
እሺ እሺ ሌላም አለኝ።
እሺ ንገረኝ። ችግር የለም።
እሺ እናት አስቸገርኩሽ ግን አረ ችግር የለም። ስራችን ነው።
እሺ አስራ ሶስት
አስራ ሶስት
ዜሮ አምስት ዜሮ አምስት ሀምሳ ስድስት ሀምሳ ስድስት
አስራ አምስት አስራ አምስት
አስር አስር አስር
እሺ እዚህ ጋር ለልሽ
እና እሺ አንዴ ጠብቀኝ።